ሄሎ ይህንም ሰላም ጤና ይስጥልን። ቤት ቤት
አለው እንዴት ነሽ?
አለን ምን ልርዳ?
ማታ አራት ሺህ ብር ሳወጣ አየር ላይ ዞብኝ ነበር።
እሺ ቤት ቤት ቁጥር ከኝ ነው።
አ
እሺ ትንሽ ጠብቂኝ ቼክ ላድርግልህ። ትናንት ነው ያልከኝ? አ?
አ ትናንት ማለት እሺ ቴሌብር ቁጥር ዘጠኝ አስራ ሁለት ሰባ ሀያ ሰባት ነው።
አ አ እሺ ገብቶላልሽ? አሁን check አድርገው።
እሺ አመሰግናለሁ።
እሺ መልካም ቀን